ከማስበውም በላይ ከብረ በዙፋን ላለ ፍጥረት ዓለምን አስገዝዝ ትኖራለህ ኢየሱስ ከብረ በስመ ኃይል ተማመኜ እጠራለሁ ኢየሱስ ብዬ አንተ ሌላ ምንም የለኝ የሚያስመካ የሚያኮራ ከብርህ ወደ ከለየኝ ሰማይነ የውትረከ እኔ ከማስበውም በላይ ከብረ በዙፋን ላለ ፍጥረት ዓለምን አስገዝት ትኖራለህ ኢየሱስ ከብረ በስመ ኃይል ተማመኜ እጠራለሁ ኢየሱስ ብዬ ሌላ ምንም የለኝ እንዳስመካ የሚያኮራ ክብርህ ወደ ከለየኝ ዘመኔነ የውዘረገ ላመስግነው ላወድሰው ስሙን ልጥራ ቸርነትን ያደረግከው ሁሉ ላውሳ ቃላት የለኝ ምገልጽበት ስለ አምላኬ ማዳንን ግን አወራለሁ በዘመኔ አቤቱ በጽዮን ላንተ ምስጋናዬን አቀርባለሁ ሳልወድ ወደ መርጠኝ በከፍታ አስቀመጥከኝ መከታና ጋሻ ሆነኝ ከጥፋት ሁሉ ከለለኝ ሌላ ማምን እልሃለው ብዬ አከብራለሁ ብዙ ነው እኔን የጠራኝ በምሕረቱ ቤቱ ሊያኑረኝ በእድሜ ዘመኔ ለእርሱ ገዛለሁ ቅዱስ ነው ያልኩኝ አመልከዋለሁ ኢየሱስ አመልካለሁ ዘምሮለው እንደ መላክ ለክብርህ ሰግዳለሁ ኢየሱስ አመልካለሁ ዘምራለሁ እንደ መላክ ለክብርህ ሰግዳለሁ በስምህ ኃይል ተማመኜ ኢየሱስ ብዬ